አቤቱ ሀገራችን የኢትዮጵያን ስብሐት የሚጣሏትና ጠላቶቿን መጽናት ስገዛላት የጳጳሳቱን አለቆችና ጳጳሳቱን ኤጲስቆጶሳቱን ቀሳውስና ዲያቆናቱን አልባዮችና መዘምራኑን ደናግሉና መነኮሳቱን ባልቴቶችና አባትና የሞቱባቸውን ወንዶችና ሴቶችን ሽማግሎችና ልጆችን ክብርት በምትሆን በዚህ ቤተክርስቲያን ያሉትን የቆሙትን የክርስቲያን ወገኖች ለክርስቶስን በማመን አዝናቸው። አቤቱ በቀናች ሃይማኖቱ ነው የሞቱና ያረፉትን አባቶቻችንና ወንድሞቻችን እህቶቻችን ብሎ አስባቸው። ነፍሶቻቸውን በአብርሃምና በይስሐቅ በያዕቆብ አጠገብ አኑር። እኛንም ከኃጢአት ሁሉ ከመርገምም ከበደልም ከክደትም ባስተም ከማል ከመገለትም ሁሉ አድነን። በክደትና በርዕሰ ካላውያንና ከአረማውያን ጋር አንድ ከመሆን አድነን። አቤቱ ጥበብንና ኃይልን ልብንና ልቦናን እውቀትን ማስተዋልን ስጠን። እንግዲህ ከሚፈታተንን ከሰይጣን ስራ እስከ ዘላለሙ ነረቅን ሸሽም ዘንድ አቤት ሁሉ ጊዜ ፈቃድህን የምትወደውን ስራ ዘንድ ስጠን። ስማችንን በመንግስተ ሰማያት በሕይወት መጽሐፍ ከቅዱሳንና ከሰማዕታት ሁሉ ጋር ጻፍ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽሕል ላንተ ይገባ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ ዘማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እግዚኦ እግዚኦ አምላካችን እግዚአብሔር ሆይ በነፍሳውስጥ ወዳሉት ወገኖች የተመልከት እንደ ይቅርታ ብዛት ይቅር በላቸው፣ እንደ ቸርነት በበደላቸውን አጥፋላቸው፣ ከክፉ ነገር ሁሉ ጠበቃቸው፣ ሰውራቸውም። የቀደመ ስራቸውን ይቅር ብለህ በሰላም ነፍሳቸውን አድን። ከቅድስት ቤተክርስቲያን አንዳርጋቸው ተቀዳሚ ተቀጣ በሌለው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በይቅርታውና በምሕረቱ ቅድስት ቤተክርስቲያን ጨምራቸው። በእርሱ ያለ ክብር ጽሕል ለአንተ ይገባ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ ጸሎት ተነሱ አቤቱ ይቅር በለን። ሰላም ለሁላችሁ ይሁን። ስጋ ቅዱስ ዘበአማን ዘውቱ ዝኖ አምላክ ነው ላይነ ኢየሱስ ክርስቶስ ዘይቶ አብለ ህይወቱ ለመድኃኒቱ ለስሬታ ለለለኝ ለለኝ ነሱን ዮ በአሜን ደም ክቡር ዘበአማን ዘውቱ አምላክ ነው ላይነ ኢየሱስ ክርስቶስ ዘይቶ አብለ ህይወቱ ለመድኃኒቱ ለስሬታ ለለለኝ ነሱን ዮ በአሜን መዝንቱ ቱስጋው ወደሙ ለዚኖ አምላክ ነው ላይነ መዝንቱ ስጋው ወደሙ ለአማኑኤል አምላክነ ዘበአማን አሜን አሜን አሜን ታሜን ከዳሪ ስንፋስ ከመዝንቱ ስጋ ወደሙ ለዚኖ አምላክ ነው ዳይነ ኢየሱስ ክርስቶስ ዘነሳ መንሳ ኩልና ቅዱስ እንግዶት ለማርያም ወረሱ ያለም ስለመለኮ ዘመለ ተሰት ወይ ተድመ ዘመለ በዘፈ ወላድ የሆነ ሰማያት በስምስና ይማል ብላቶስ ቢንድን ወደ ወንታ ነው ወንታ ይወጣ ኩልነ አሜን አሜን አሜን ታሜን ከመይ ተፈልተ መለኮት እንደዝባት ሳቶ ከመቀጽበት አይና ላመቶ ወንታ ያና ላይ ወቶ ለመድኃኒቱ ለስሬት ኃጢአት ለለይ ሜጠውን ዮባሜ አሜን አሜን አሜን ወተአሜን ከመዝንቱ ውእቱ ሥጋሁ ወደሙ ለዚኖ አምላክነ ወዳኒነ ኢየሱስ ክርስቶስ ዘውእቱ ወደቱ ይደሉ ኮረስ ባቱ ስግደት ምስለ አቡሁ ኄር ሰማያዊ ወመንፈስ ቅዱስ ማያዊ ዜኒ ወዘልፈኒ ወለዓለመ ዓለም ብሩክ እግዚአብሔር አብ ዘእኩሉ ዓለም አምላክ ነው ብሩክ ወልዱ አዘወልደ ማርያም ቅድስት ድንግል እምዳኝ ተዚያነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መዝኔውን ዘይኩልነ ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሥሩይ ኩሎ ጊዜ ዜኒ ወዘልፈኒ ወለዓለመ ዓለም
ቅዳሴያችንን ቅዳሴ መላእክት ያደርግልን ስጋውን በስጋችን ያዋህድልን። አቡነ ዘበሰማያት ኩኑ ፍቱሐነ ወንጹሐነ እምኃጢአት ይረሴን ይረሴክሙ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ሰላም ለኪ ዘንሰግድ ለኪ ማርያም እምነናው ሰበካ
ናዛዚትነ ማዘን ኃይለ ወርዙትነ ምረፃን በማይፀንኪ ተፀውረ ብሎ ማርያም ተስፋ ለገውዛን ጊዜ ዘሎ እናስሶትን ንያበዝ መካን ይወርድ መንፈስ ቅዱስ በላይ ለህብስቱ ወይኖስ ወበይብልካ ጸጋ መንፈስ ቅዱስ በኑ
ሰላም ለክሙ ጻድቃን ወሰማዕት እናይረብክሙ ወይኒ አለማንዶ ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ ዕድዋነ
እግዚኦ ሰላመከ ባለ ሀገረ ጽድቀ ከኒ ለቤት
Yeah.
ግበሩ ተስካሮሙ በሰላም ወበፍቅረ ኢየሱስ ክርስቶስ ቅድሳቶ ነሲያነ ከመለ ህይወተ ነፍስ ይኩነ ነፈውሰ ዘተመቶ
አሌለከ ንጉሴ አምላክ ባረክ ለስመከ ክንዱ ለዓለም ወለዓለም አልኩ
ወይም ደሙ ክቡር
ስብሐት እግዚአብሔር ነገራሁ ወኩሉ ዘሥጋ ይባረክ ለስሙ ቅዱስ ለዓለም ወለዓለም ዓለም አቦን
ምስጢረ ስብሐት እግዚአብሔር ነገራ ወይ ሁሉ ስጋ ይባረከ አዳፍ የነፍስ በቅድሳት ምስጋና ፊት ወንዶችና ሴቶች ባሮች የነፍሳቸውንና የስጋቸውን የመንፈሳቸውን አንገት ዝቅ ዝቅ አደረጉ። ጆሮን ወደ ልመናቸው አዘንብል። በሰማያዊ ግብር ያሉትን ወን- ወንዶችንም ሴቶችን ኃይላት በሚባሉ መላእክት በረከት ባርክ። የእጃቸውን ስራ ባርክ። በበጎም ስራ ሁሉ ከነሱ ጋር አሁን ቅዱስ ምስጢርህንም መቀበልን ስጣቸው ለማወቅና ለመንቃት ከክፉ ነገርን ሁሉ ለማረም ነፍሳቸውንና ስጋቸውን መንፈሳቸውን ለመመገብ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽል ለአንተ ይገባ ከእርሱ ጋር ከመንፈስ ቅዱስ ጋር ከመንፈስ ቅዱስም ጋር ጊዜኒ ወዘንተኒ ወለዓለመ አሜን ያለነውን በአሚነ ሥላሴ ይጠብቀን። አሜን ያላመኑትን ወደ አሚነ ሥላሴ መልስልን። የተቀበልነው ቅዱስ ሥጋውን ከሥጋችን ክቡር ደሙን ከደማችን ያዋህደልን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም እንዳሳደረ ቀኑን ባርኮ በሰላም ያውለን። ከሰንበት ረድኤት በረከት ጸጋ ቸርነት ለሁላችን ያድለን ዘንድ አቡነ ዘበሰማያትን
ሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሰላምን ስበን ሰላምን ማጽናልን ኃጢአታችንን ባዘዝልን በሰላም ወደ ቤታችን ግደን እንገባለን በቃን አድርገን አነኑ አርስትክሙ ቅድመ እግዚአብሔር አምላክነ በደገብሮ ካህን ከመ ይባርክ
አቤቱ ሕዝብን አድን ርስትህንም ባርክ። አቤቱ ሕዝብን አድን ርስትህንም ባርክ። አቤቱ ሕዝብን አድን ርስትህንም ባርክ። እስከ ዘላለም ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛ የሚሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚች ቅዱስ ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባ- ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ ያሸናፊ የእግዚአብሔር ልጅ የድንጋሌ ሥጋ ወድንጋሌ ነፍስ እመት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ። በሚመጣውም ይጠብቃችሁ ለዘላለሙ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ስልጣንን ቅዱስነትን የሰጠ ከልጅነት እስከ እውቀት የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች፣ የካህናት ወንድሞች፣ ዲያቆናት ከዚች አጸደ ቤተ ክርስቲያን የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተን ለመንግስቱ የበቃን የተዘጋጀን እንዲያደርገን ኃጢአታችንንም ይደመስስልን ዘንድ አስራ ሁለት ጊዜ እግዚኦ ማረን ብለን እንለምነው። እግዚኦ ማረን፣ እግዚኦ ማረን፣ እግዚኦ ማረን። ስለ እናታችን ቅድስት ድንግል ማርያም ብሎ እንዲምረን አስራ ሁለት ጊዜ በእንተ ማርያም እንበል። ከልጅነት እስከ እውቀት እያወቅን በድፍረት በመዓልት በሌሊት የሰራነውን ኃጢአታችንን እግዚአብሔር ይርሳ። እግዚአብሔር አብ ሎ ምስለ ኩልክሙ
እናሰናከላታው በመንፈስ ቅዱስ እናሰናሰናለን ሰንበትን ለመላክ ክብርት የምትሆን የስልጣን በረከት እሷ ሁላችን ተስፋ እናደርጋለን። ከክፉ ስራ ሁሉ አድርገን በበጎ ስራ ሁሉ አናድርገን። ክቡር የሚሆን ስጋውን ደሙን የሰጠን ክቡር ምስጋናው ክብርን ተቀበል ድነትንም አገኘን። በጌታችን በኢየሱስ ክርስቶስ በመስቀሉ አጋዥነት አቤቱ ከመንፈስ ቅዱስ ጸጋን ተቀበለን አንተን እናመሰግናለን። በሰላም